hello ጤና ይስጥልኝ። ሮቤል
አዎ ሮቤል ነው።
ከቺፕቺፕ ነው የደወልኩሎት። የሽንኩርት order ነበራችሁ አይደል? ዛሬ
ምን?
ከቺፕቺፕ የሽንኩርት order ነበራችሁ ያዘዛችሁት።
አዎ okay። driver ኡ ደውሎ ስልክ ሲደውል አያነሱለትም እና ዛ- መረከብ ይችላሉ አይደል?
ያው ዛሬ መቼ ሞራል እነግርሃለሁ። ቆይ class ላይ ነኝ። ቆይቼ ልደውልልህ።
okay። ስለዚህ በቃ እቃው ተመላሽ ነው የሚሆነው። አሁን እዛ አካባቢ ነው እና ሌላ የሚረከብ ሰው የለም።
ሌላ የለም። አብረን ነው የምንማረው።
በቃ ስለዚህ ለሌላ ቀን እንላለን። በቃ እሺ፣ መልካም ቀን። እሺ